ስትልኝ ቃል ኪዳን ገብቼ ስም ልርዳው?
ጤና ይስጥልኝ ውዝድባ አድርጌ ነበር እና approve እንድታደርግልኝ በዚህ ስልክ ቁጥር ነው?
አዎ እሺ ስንት ብር ነው?
አርባ ሺህ
እሺ ወደ account ዎ ልሚመለስ እና ሀያ ሀያ ሺህ ያደርጉታል አይ አስር አስር ሺህ አድርጌ ነው የላኩት ነው?
አራት ጊዜ ማለት ነው አዎ እሺ እንደዛ ከሆነ አንዴ መስመር ላይ ጠብቁኝ። ወደ ዜሮ ዘጠኝ ስልሳ ስምንት ሰማንያ ሶስት ሰማንያ አምስት ሀያ አምስት እሺ confirm ተደርጓል። process ላይ ነው ይገባሉታል።
እሺ አመሰግናለሁ።
እኛም እናመሰግናለን። መልካም ቀን።
እሺ መልካም ምሽት።